ጮፋ የለም።
ጣቢያ ሰላሙ ሰላም ይመስልኝ። አቤት እግዚአብሔር ይመስገን። ቻፓ አገልግሎት ለመጠቀም ተመዝግቤ ነበረ። ዛሬ ሶስተኛ ቀን ሆኖለታል።
ምን ለመፈጸም አሉ?
አልተፈጸምልኝም። ተመዝግቤው መጀመሪያ ሺህ ብር ክፍያ አለው ተብዬ በሞባይል account ልከውለት ተመዝግቤ ነበር እና ማለት አልሰጡኝም።
ወዴት ምን ሊያደርጉ ነው የተመዘገቡት?
መጀመሪያ አንድ ሺህ ብር acc- በቴሌ account ላይ መኖር አለበት አሉኝ።
ምንድን ነው ቆይ አልገባኝም። ወዴት ነው መመዝገብ የፈለኩት? ምን company ላይ ነው?
ቻፓ ሰጪና ብድር አገልግሎት financial የሚለው የለም።
አይ ብድር አገልግሎት አንሰጥም እኛ።
okay ብድር አገልግሎት አይሰጥም እና በፌስቡክ ላይ አይተው ተመዝግበው ነበረ።
እኛ የብድር አገልግሎት አንሰጥም። ከቻፓ ተብለው ነው አዎ አዎ
የተሳሳተ እንትን መረጃ ሊሆን ይችላል። እኛ ግን ብድር አገልግሎት አንሰጥም።
አዎ ነው አይደል?
ዛ
እና ከሌላ መረጃ ነው ዝም ብሎ ወሰዱብኝ ማለት ነው ብሩን።
አዎ፣ አጭበርባሪዎች ሊሆኑ ይችላሉ። ምንም አይነት ኮድ አሳልፈው እንዳይሰጡ። እሺ
okay እሺ በቃ ከቴሌ ተቀብዬ ነበር እነሱ ጋር ተገናኝ ነው ምናምን ተብዬ ደወልኩለት።
አይ ኮዶትን እንዳይሰጡ account ቁጥርም አይስጡ። እሺ
እሺ በቃ እሺ እሺ፣ መልካም ቀን።
እሺ